ጤና ይስጥልን። ቤስት ዌት ረዴት ነው የምንለካው።
ብሩን ውዝድሮ አርግቼ እስካሁን አልገባኝም።
እሺ የቤስት ዌት ቁጥራውን የደወልክበት ነው?
አዎ ይሄ ነው።
እሺ ስንት ብር ነው?
ሶስት መቶ
እሺ process ላይ ነው ያለው። እሺ ለ Chapa ዎች አሳውቃቸዋለሁ።
process አዎ
ትናንት